በሩ ገብተሽ አረፍን ይባላል
እንግዳዬን የኔ እንግዳ በበሩ ገብተህ አረፍ በል ጓዳ
እንግዳ የነሽን እንግዳ በበሩ ገብተሽ አረፍን ይባላል ከውጭ ወሪ ብለሽ ጀምረሽ ሰላምታ በሩን ስከፍትልሽ ስትያካም ጅርታ የኔ እንግዳ በጣም ተደስቼ የኔ እንግዳ ሳይሽ ይረካለ የኔ እንግዳ እኔም ስኒ ብዬ የኔ እንግዳ ትቀበልሻለሁ እንግዳ የነሽ የኔ እንግዳ በበሩ ገብተሽ አረፍተይ ጓዳ
እንግዳዬን የኔ እንግዳ በበሩ ገብተህ አረፍ በል ጓዳ
እንግዳ የነሽ የኔ እንግዳ በበሩ ገብተሽ አረፍተይ ጓዳ
ደግሜ ደግሜ ስልህ አካምድርቴ በጤና ሳገኝ በጥሩ ፈገግታ ላንተ ስለሆነ ጧት ማታ ሀሳቤ በደስታ ይረካል
እንግዳ የነሽ የማትሰለች በተመቸሽ ቀን መተሻ አጫውትኝ እንግዳ የነሽ የማትሰለች በተመቸሽ ቀን መተሻ አጫውትኝ እንግዳ የነሽ የማትሰለች በተመቸሽ ቀን መተሻ አጫውትኝ አታም በኦሮሞ ይራያ ኢንተሎ እንግዳ እባክሽ ጠይቅኝ የኔ እንግዳ መተሽ ቶሎ ቶሎ የኔ እንግዳ ነይ ከባህዳሬ የኔ ሻማኒንታ የኔ እንግዳ አትጋብጅኝ ሞይ የኔ እንግዳ የፍቅር ጨዋታ እንግዳ የነሽ የኔ ደስታ ለጉዳት ጋኔ ቅዳሜ ማታ እንግዳ የነሽ የኔ ደስታ ለጉዳት ጋኔ ቅዳሜ ማታ እንግዳ የነሽ የኔ ደስታ ለጉዳት ጋኔ ቅዳሜ ማታ
እንግዳ
ቅዳሜ ማታ
እንግዳዬን ፍቅርህ አይራቀኝ ቅዳሜ ለታ መጣው ጠብቀኝ
እንግዳዬ ነሽ የኔ ደስታ ለእሑድ አጥቢያ ነኝ ቅዳሜ ማታ ያሰማሽን አርገሽ ለብሰሽ ድሪያሽን የኔ እንግዳ ደስ አለኝ አንቺ ልጄ የኔ እንግዳ ሳየው ሁኔታሽን የኔ እንግዳ አንቺ ስትመጪ የኔ እንግዳ ተደመቀ ቤቱ የኔ እንግዳ ፍቅር እስከመቼ ነው የኔ እንግድነቱ እንግዳዬ ነሽ ደስ የምትለኝ ስለናፍቄ መተሻዋይኝ
እንግዳዬን እወድሃለሁ በተመቸኝ ቀን ሁሌ እመጣለሁ እንግዳዬ ነሽ ደስ የምትለኝ ስለ ፍቅራችን መተሻዋይኝ
እንግዳዬን እወድሃለሁ በተመቸኝ ቀን ሁሌ እመጣለሁ
እንግዳዬ ነሽ ደስ የምትለኝ ስለ ፍቅራችን መተሻዋይኝ እንግዳዬን